ሄሎ ፉፉ መርጂ ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ከ BeU delivery ነበር የምደውልልሽ።
እሺ እሺ ሰማንያ ስድስት ዘጠኝ ሰባት big ፒዛ ታዞ ነበርና driver ኣችን item የለም እያለ ነበረ።
ምን አልሽ?
ምግቡ የለም እያለ ነበረ። ጨርሰናል ብላታል እንዴ አዎ ፒዛ አዎ፣ በዜሮ አራት ቤት እኮ ደውዬ አሳውቂያለሁ።
አሳውቀሻል እንዴ?
አዎ አዎ፣ እሺ፣
እሺ እሺ